hello ጤና ይስጥልኝ።
ማሊባባ ነው?
አዎ ማሊባባዎች ነን።
መኪና ትገዛላችኋ?
አዎ እንገዛለን።
የት የትኛው branch ነው እንትን የማመጣው?
አዎ አለን እንገዛለን። ግዛልና እኮ የት ነው የት ነው የማመጣው? የትኛው ሁለት branch አለ?
ፓስተር branch፣ እ?
መስቀል ፍላወር ወይም ፓስተር branch።
ኦኬ ሁለቱም ጋር ይቻላል?
አዎ ሁለቱም ጋር ይቻላል።
እሺ እሺ